ያህይ
ሰላም ነሽ ፖይት?
ሰላም ነው። ጤና ይስጥልኝ ብራዘር።
ሰላም ነው ምን ይበላል? ሰላም ነው። እንዴት ነው አቡ?
አለንሽ።
እ ብራዘር እ ዳኒ ዳኒ አገናኝ ዳኒ
ምሽና እንዳኒ ነኝ።
ዳኒ ነህ እንዴ ብሮ?
አዎ አዎ።
እ እሺ ምን አዲስ ነገር አለ?
እሺ ለቻፕል ልኬላችኋለሁ።
እሺ የእነሱን መልስ እየጠበቅኩ ገና ገና መልዕክት ገና መልዕክት አላደረጉም።
አዎ እነሱ አይተውታል፣ ግን already check እያደረጉት ነው።
እሺ።
መልሳቸውን እየጠበቅኩ ያለሁት። እሺ ሲመልሱ እሺ በቃ ወደ ወደ እንትኑ ነው ወደ ቤት ቢት ይዞ የሚመልሱት ወይስ ወደ account ኡ?
አይ ወደ account ይገባልሃል። already ያሳውቀናቸዋል።
እሺ አቦ አቦ በእናትህ ያስፈልገኛል። ዩኒቨርሲቲ ተማሪ ነኝ። ዩኒቨርሲቲ ነው ያለው በጣም ያስፈልገኛል brother። እስኪ እንትን አድርግልኝ በእናትህ ይገባል፣ አ?
እሺ፣ ይገባል። ችግር የለውም።
በእናትህ በአንተ ልተማመን ጠይቅልኝ እና በእናትህ አስገባልኝ።
እሺ እሺ እሺ፣ እሺ በእናትህ እሺ ታ- አመሰግናለሁ። አቢ።
ችግር የለውም።
Gracias.